ክፍል 11 የይቤ እርባ የግስ ሁሉ መድረሻ ግዕዝ ነው። በእርባ ቅምር መጀመሪያውን ክፍል እይ። ከግስ ሁሉ ተለይቶ ይቤ መድረሻው ሐምስ ነው። እርባታውም የተለየ ነው። እርሱም እንደ አይመረጓዝ እርባ በአስር መደብ ይዘረዝራል። አካሄዱም እንዲህ ነው። አንደኛ ይቤ አለ ይብል ይላል ይበል ይል ዘንድ ይበል ይበል። ሁለተኛ ትቤ አልህ ትብል ትላለህ ትበል ትል ዘንድ በል በል። ሶስተኛ ይቤሉ አሉ ይብሉ ይላሉ ይበሉ ይበሉ ይሉ ዘንድ ይበሉ ይበሉ። አራተኛ ትቤሉ አላችሁ ትብሉ ትላላችሁ ትበሉ ትሉ ዘንድ በሉ በሉ። አምስተኛ ትቤ አለች ትብል ትላለች ትበል ትል ዘንድ ትበል ትበል። የቅርቡ ወንድና ይቺ የሩቂቱ ሴት በንባብ ይመሳሰላሉ። ስድስተኛ ትቤሊ አልሽ ትብሊ ትያለሽ ትበሊ ትይ ዘንድ በሊ በይ። ሰባተኛ ይቤላ አሉ ይብላ ይላሉ ይበላ ይሉ ዘንድ ይበላ ይበሉ። ስምንተኛ ትቤላ አላችሁ ትብላ ትላላችሁ ትበላ ትሉ ዘንድ በላ በሉ። ዘጠነኛ እቤ አልሁ እብል እላለሁ እበል እል ዘንድ እበል ልበል። አስረኛ ንቤ አልነ ንብል እንላለን ንበል እንል ዘንድ ንበል እንበል። የሩቅ ወንድ አስሩን ሰራዊት ሲላቸው አንደኛ ይቤሎ አለው አለለት አለበት ይብሎ ይለዋል ይልለታል ይልበታል ይበሎ ይለው ዘንድ ይልለት ዘንድ ይልበት ዘንድ ይበሎ ይበለው ይበልለት ይበልበት። ይቤለከ አለ ይብለከ ይልሃል ይበልከ ይልህ ዘንድ ይበልከ ይበልህ። ይቤሎሙ አላቸው ይብሎሙ ይላቸዋል ይበሎሙ ይላቸው ዘንድ ይበሎሙ ይበላቸው። ይቤለክሙ አላችሁ ይብለክሙ ይላችኋል ይበልክሙ ይላችሁ ዘንድ ይበልክሙ ይበላችሁ። ይቤላ አላት ይብላ ይላታል ይበላ ይላት ዘንድ ይበላ ይበላት። ይቤለኪ አለሽ አለልሽ አለብሽም ይባላል። በተለመደው በአይመረ መንገድ መሄድ ነው። ይብለኪ ይልሻል ይበልኪ ይልሽ ዘንድ ይበልኪ ይበልሽ። ይቤሎን አላቸው ይብሎን ይላቸዋል ይበሎን ይላቸው ዘንድ ይበሎን ይበላቸው። ይቤለክን አላችሁ ይብለክን ይላችኋል ይበልክን ይላችሁ ዘንድ ይበልክን ይበላችሁ። ይቤለኒ አለኝ ይብለኒ ይለኛል ይበለኒ ይለኝ ዘንድ ይበለኒ ይበለኝ። ይቤለነ አለን ይብለነ ይለናል ይበለነ ይለን ዘንድ ይበለነ ይበለን። የቅርብ ወንድ ስድስቱን ሰራዊት ሲላቸው ሁለተኛ ትቤሎ አልኸው አልህለት አልህበት ትብሎ ትለዋለህ ትልለታለህ ትልበታለህ ትበሎ ትለው ዘንድ ትልለት ዘንድ ትልበት ዘንድ በሎ በለው በልለት በልበት። ትቤሎሙ አልኋቸው ትቤሎሙ አልኋቸው ትብሎሙ ትቤሎሙ ብሎ አልሃቸው ትብሎሙ ትላቸዋለህ ትብሎሙ ትላቸው ዘንድ በሎሙ በላቸው። ትቤላ አልሃት ትብላ ትላታለህ ትበላ ትላት ዘንድ በላ በላት። ትቤሎን አልሃቸው ትብሎን ትላቸዋለህ ትበሎን ትላቸው ዘንድ በሎን በላቸው። ትቤለኒ አልኸኝ ትብለኒ ትለኛለህ ትበለኒ ትለኝ ዘንድ በለኒ በለኝ። ትቤለነ አልኸነ አልኸን ትብለነ ትለናለህ ትበለነ ትለን ዘንድ በለነ በለን። የሩቆች ወንዶች አስሩን ሰራዊት ሲሏቸው ሶስተኛ ማለት ነው። ይቤልዎ አሉት ይብልዎ ይሉታል ይበልዎ ይሉት ዘንድ ይበልዎ ይበሉት። ይቤሉከ አሉ ይብሉከ ይሉሃል ይበሉከ ይሉ ዘንድ ይበሉከ ይበሉ። ይቤልዎሙ አሏቸው ይብልዎሙ ይሏቸዋል ይበልዎሙ ይሏቸው ዘንድ ይበልዎሙ ይበሏቸው። ይቤሉክሙ አሏችሁ ይብሉክሙ ይሏችኋል ይበሉክሙ ይሏችሁ ዘንድ ይበሉክሙ ይበሏችሁ። ይቤልዋ አሏት ይብልዋ ይሏታል ይበልዋ ይሏት ዘንድ ይበልዋ ይበሏት። ይቤሉኪ አሉሽ ይብሉኪ ይሉሻል፣ ይበሉኪ ይሉሽ ዘንድ ይበሉኪ ይበሉሽ። ይቤልወን አሏቸው፣ ይብልወን ይሏቸዋል፣ ይበልወን ይሏቸው ዘንድ ይበልወን ይበሏቸው። ይቤሉክን አሏችሁ፣ ይብሉክን ይሏችኋል፣ ይበሉክን ይሏችሁ ዘንድ ይበሉክን ይበሏችሁ። ይቤሉኒ አሉኝ፣ ይብሉኒ ይሉኛል፣ ይበሉኒ ይሉኝ ዘንድ ይበሉኒ ይበሉኝ። ይቤሉነ አሉን፣ ይብሉነ ይሉናል፣ ይበሉነ ይሉን ዘንድ ይበሉነ ይበሉን። የቅርቦች ወንዶች ስድስቱን ስራዎች ሲሏቸው አራተኛ ማለት ነው። ትቤልዎ አላችሁት፣ ትብልዎ ትሉት አላችሁ፣ ትበልዎ ትሉት ዘንድ በልዎ በሉት። ትቤልዎሙ አላችኋቸው፣ ትብልዎሙ ትሏቸው አላችሁ፣ ትበልዎሙ ትሏቸው ዘንድ በልዎሙ በሏቸው። ትቤልዋ አላችኋት፣ ትብልዋ ትሏት አላችሁ፣ ትበልዋ ትሏት ዘንድ በልዋ በሏት። ትቤልወን አላችኋቸው ትብልወን ትሏቸዋላችሁ ትብልወን ትሏቸው ዘንድ በልወን በሏቸው። ትቤሉኒ አላችሁኝ ትብሉኒ ትሉኛላችሁ ትበሉኒ ትሉኝ ዘንድ በሉኒ በሉኝ። ትቤሉነ አላችሁነ አላችሁን ትብሉነ ትሉን አላችሁ ትበሉነ ትሉን ዘንድ በሉነ በሉን። የሩቂቱ ሴት አስሩን ስራዊት ስትላቸው አምስተኛ ማለት ነው። ትቤሎ አለችው ትብሎ ትለዋለች ትበሎ ትለው ዘንድ ትበሎ ትበለው ትቤለካ አለች ትብለካ ትልሃለች ትበልካ ትልህ ዘንድ ትበልካ ትበለ ትቤሎሙ አለቻቸው ትብሎሙ ትላቸዋለች ትበሎሙ ትላቸው ዘንድ ትበሎሙ ትበላቸው ትቤለክሙ አለቻችሁ ትብለክሙ ትላችኋለች ትበልክሙ ትላችሁ ዘንድ ትበልክሙ ትበላችሁ ትቤላ አለቻት ትብላ ትላታለች ትበላ ትላት ዘንድ ትበላ ትበላት ትቤለኪ አለችሽ ትብለኪ ትልሻለች ትበልኪ ትልሽ ዘንድ ትበልኪ ትበልሽ ትቤሎን አለቻቸው ትብሎን ትላቸዋለች ትበሎን ትላቸው ዘንድ ትበሎን ትበላቸው ትቤለክን አለቻችሁ ትብለክን ትላችኋለች ትበልክን ትላችሁ ዘንድ ትበልክን ትበላችሁ ትቤለኒ አለችኝ ትብለኒ ትለኛለች ትበለኒ ትለኝ ዘንድ ትበለኒ ትበለኝ ትቤለነ አለችነ አለችነ ወይም አለችን ትብለነ ትለናለች ትበለነ ትለን ዘንድ ትበለነ ትበለን የቀሪቱ ሴት ስድስቱን ስራዊት ስትላቸው ትበልዮ አልሹ ትብልዮ ትዋለሽ ትበልዮ ትዩ ዘንድ በልዮ በዩ ትቤልዮም አልሻቸው ትብልዮም ትያቸዋለሽ ትበልዮም ትያቸው ዘንድ በልዮም በያቸው ትቤልያ አልሻት ትብልያ ትያታለሽ ትበልያ ትያት ዘንድ በልያ በያት ትቤልዮን አልሻቸው ትብልዮን ትያቸዋለሽ ትቤልዮን አልሻቸው ትብልዮን ትያቸዋለሽ ትብልዮን ትያቸው ዘንድ በልዮን በያቸው ትቤልኒ አልሽኝ ትብልኒ ትይኛለሽ ትበልኒ ትይኝ ዘንድ በልኒ በይኝ ትቤልነ አልሽን ትብልነ ትብልነ ትይናለሽ ትበልነ ትቤልነ አልሽን ትብልነ ትይናለሽ ትበልነ ትይን ዘንድ በልነ በይን። ሩቆች ሴቶች አስሩን ስራዎች ሲሏቸው ይቤላሁ አሉት፣ ይብላሁ ይሉታል፣ ይበላሁ ይሉት ዘንድ ይበላሁ ይበሉት። ይቤላከ አሉ፣ ይብላከ ይሉሃል፣ ይበላከ ይሉህ ዘንድ ይበላከ ይበሉ። ይቤላሆሙ አሏቸው፣ ይብላሆሙ ይሏቸዋል፣ ይበላሆሙ ይሏቸው ዘንድ ይበላሆሙ ይበሏቸው። ይቤላክሙ አሏችሁ ይብላክሙ ይሏችኋል ይበላክሙ ይሏችሁ ዘንድ ይበላክሙ ይበሏችሁ። ይቤላሃ አሏት ይብላሃ ይሏታል ይበላሃ ይሏት ዘንድ ይበላሃ ይበሏት። ይቤላኪ አሉሽ ይብላኪ ይሉሻል ይበላኪ ይሉሽ ዘንድ ይበላኪ ይበሉሽ። ይቤላሆን አሏቸው ይብላሆን ይሏቸዋል ይበላሆን ይሏቸው ዘንድ ይበላሆን ይበሏቸው። ይቤላክን አሏችሁ ይብላክን ይሏችኋል ይበላክን ይሏችሁ ዘንድ ይበላክን ይበሏችሁ። ይቤላኒ አሉኝ ይብላኒ ይሉኛል ይበላኒ ይሉኝ ዘንድ ይበላኒ ይበሉኝ። ይቤላነ አሉን ይብላነ ይሉናል ይበላነ ይሉን ዘንድ ይበላነ ይበሉን። ቅርቦች ሴቶች ስድስቱን ስራዊት ሲሏቸው ትቤላሁ አላችሁት ትብላሁ ትሉታላችሁ ትበላሁ ትሉት ዘንድ በላሁ በሉት ትቤላሆሙ አላችኋቸው ትብላሆሙ ትሏችኋላችሁ ትበላሆሙ ትሏቸው ዘንድ በላሆሙ በሏቸው ትቤላሃ አላችኋት ትብላሃ ትሏታላችሁ ትበላሃ ትሏት ዘንድ በላሃ በሏት ትቤላሆን አላችኋቸው ትብላሆን ትሏቸዋላችሁ ትበላሆን ትሏቸው ዘንድ በላሆን በሏቸው ትቤላኒ አላችሁኝ ትብላኒ ትሉኛላችሁ ትበላኒ ትሉኝ ዘንድ በላኒ በሉኝ ትቤላነ አላችሁን ትብላነ ትሉናላችሁ ትበላነ ትሉን ዘንድ በላነ በሉን አነ ያለው አስሩን ስራዊ ሲላቸው እቤሎ እቤሎ አልሁት እብሎ እለዋለሁ እበሎ እለው ዘንድ እበሎ ልበለው እቤለከ አልሁ እብለከ እልሃለሁ እበልከ እልህ ዘንድ እበልከ ልበልህ እቤሎሙ አልኋቸው እብሎሙ እላቸዋለሁ እበሎሙ እላቸው ዘንድ እበሎሙ ልበላቸው እቤለክሙ አልኋችሁ እብለክሙ እላችኋለሁ እበልክሙ እላችሁ ዘንድ እበልክሙ ልበላችሁ እቤላ አልኋት እብላ እላታለሁ እበላ እላት ዘንድ እበላ ልበላት እቤለኪ አልሁሽ እብለኪ እልሻለሁ እበልኪ እልሽ ዘንድ እበልኪ ልበልሽ እቤሎን አልኋቸው እብሎን እላቸዋለሁ እበሎን እላቸው ዘንድ እበሎን ልበላቸው እቤለክን አልኋችሁ እብለክን እላችኋለሁ እበልክን እላችሁ ዘንድ እበልክን ልበላችሁ ንህነ የሚሉ አስሩን ስራዎች ሲሏቸው ንቤሎ አልነው ንብሎ እንለዋለን ንበሎ እንለው ዘንድ ንበሎ እንበለው ንቤለከ አልነህ ንብለከ እንልሃለን ንበልከ እንልህ ዘንድ ንበልከ እንበልህ ንቤሎሙ አልናቸው ንብሎሙ እንላቸዋለን ንበሎሙ እንላቸው ዘንድ ንበሎሙ እንበላቸው ንቤለክሙ አልናችሁ ንብለክሙ እንላችኋለን ንበልክሙ እንላችሁ ዘንድ ንበልክሙ እንበላችሁ ንቤላ አልናት ንብላ እንላታለን ንበላ እንላት ዘንድ ንበላ እንበላት ንቤለኪ አልነሽ ንብለኪ እንልሻለን ንበልኪ እንልሽ ዘንድ ንበልኪ እንበልሽ ንቤሎን አልናቸው ንብሎን እንላቸዋለን ንበሎን እንላቸው ዘንድ ንበሎን እንበላቸው ንቤለክን አልናችሁ ንብለክን እንላችኋለን ንበልክን እንላችሁ ዘንድ ንበልክን እንበላችሁ የኢቤ አርእስት ቦዝ ቅጽል የለውም ተፈጸመ የኢቤ እርባ